ሌላ hello ጤና ይስጥልኝ አብሮ ይስጥልኝ። ሰላም
ነበር የምንደውልሎት እሺ
ስለ service ኣችን ያሉትን አስተያየት ለመቀበል ነበር የደወልነው።
እሺ ቆንጆ ነው service።
እን- ተመችቶታል?
አዎ ቆንጆ ነው።
እሺ ቢሻሻል ብለው የሚነግሩን ነገር አለ?
አቮካዶ አቮካዶ የኔም የጓደኛዬም ልክ አልነበረም።
product quality ው ነው?
አዎ
okay አሳውቀውናል ለእኛ።
እኔ አላሳወቅኩም። ያው ስለደወልሽ ነው የምነግርሽ።
okay ግን ለሌላ ጊዜ አሁን እንደዚህ የ order አድርገው እ፣ ሲረከቡ ቅር ያሉት ነገር ካለ quality ላይ ለእኛ ደውሎ ያሳውቁን። እኛ በንጋታው ተቀያሪ እንልክሎታለን።
ያው እንደዛ ማድረግ ይቻላል።
አዎ ይቻላል።
በጣም ጥሩ። ያ ግን ያልበሰለ ስለነበረ እ፣ okay።
ስላስቀመጥኩት ግን still አበሳሰሉም ልክ አይደለም። ሳይበስል ለሰበሰ okay።
ግማሽ ምናምን።
okay እሺ ሌላው ነገር አሪፍ ነው።
እሺ እናስተካክላለን። እ፣ ስልክ ቁጥራችንን ያውቁታል አይደለ?
አዎ አዎ ስለዚህ አሁን እንደ ቅር ያሉት ነገር ካለ ለእኛ ደውሎ ያሳውቁን። ወዲያውኑ እሺ ሲረከቡ check አድርገው ያሳውቁንና ጥሩ product ልካለን።
እሺ አመሰግናለሁ።
እሺ እሺ እናመሰግናለን። መልካም ምሽት።
አዎ፣ እሺ።